ጤና ይስጥልን። እንትን withdraw አልነበረኝ ሁለት transaction አምስት አምስት ሺህ ብር
እሺ check አድርጉልኝ። በደወሉበት ቁጥር ነው።
በዚሁ ስልክ ነው።
እሺ መስመር ላይ ጠብቁኝ።
እሺ
በሳንቲም ፔ ነው አይደለ?
አዎ፣ ሁለት ትራንዛክሽን ነው አምስት አምስት ሺህ ብር ሁለት ልክ ነው አይቼዋለሁ። እሺ።
አኮ እሺ
አሁን ገባሉት
አዎ፣ ሜሴጅ ደርሷለች
ምን አሉኝ?
ሜሴጅ ደርሷል ሁለቱም ነው አዎ ሁለቱ ነው ገብ አፕሎድ ያደረኩት።
ገብ እሺ እሺ መልካም ቀን